ሄሎ ጤና ይስጥልኝ በሽታ ቤት ሰላም ነው?
አለን አለን ሰላም ነው።
ሰላም እግዚአብሔር ይመስገን።
እሺ ውዝድሮው ትላንት አድርጌ ያል- ያልገባ አለኝ። ትላንትናና
የት በደወልክበት ቁጥር ነው?
በዚህ ቁጥር አዎ፣ ሁለት ነው።
እሺ መቼ ነበር ቀኑ?
አንደኛው ትላንትና ነው። አስራ አንደኛው አስራ ሶስት አንደኛው አስር ነው።
በእኛ ነው በ- በስንት ነው? አስራ ሶስት ነው።
አይ no no ስንት አስራ ብር ነው?
ሶስት ሺህ እና አስር ሺህ ነው ማለት ነው።
okay ብሩን ነው አ፣ confirm confirm ብሏል ግን balance ዳር አውቄያለሁ። አውቄዋለሁ። እሺ ሄሎ ወይ
አሁን ገብቶልሃል? እሺ ቼክ አድርገው።
ኦልራይት እሺ